ሄሎ ሄሎ፣ ጤና ይስጥልን።
ሄሎ አቤት አቤት።
እሺ፣ ምን ነበር?
አይ ትኬት አልበራልን ብሎ ነበር።
እሺ፣ cashier ኮዱን ይዘካዋል።
አስራ ሶስት ዘጠና ሶስት
እሺ፣
ሀያ አንድ
ሀያ አንድ አርባ
እሺ። አንድ game ወድቆብሃል።
እሺ ሁለቱ game ኦች ደግሞ አሁን የአስራ አንድ ሰዓት ናቸው
እሺ እሺ እሺ ጨዋታው ማለት ነው። እሺ እናመሰግናለን።